እንግሊዝ ስፖርት ነው እባክዎ የምንወደው።
hello ሰላም ነው?
እግዚአብሔር ትናንትና deposit አድርጌ ሁለት መቶ አልገባልኝም።
እሺ ከቴሌብር የተላከሉትን message ይላኩልን በቴሌግራም
እ ቴሌግራም በዚህ ቁጥር ቁጥር ያዙ
እሺ ቁጥር ያዝ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ